Hello
Hello Hello Hello፣ ጤና ይስጥልኝ።
ሰላም ሀናን፣
እንዴት ነሽ?
እግዚአብሔር ይመስገን። ከችፕችፕ ነው የምደውልልዎት።
አዎ፣ እሺ።
እቃ መጥቶልዎት ነበር አይደል? አሁን
አዎ፣ መጥ- መጥቶልኛል።
ሁሉንም ተረክበዋል።
አም ሁለት እቃ ይቀራል ያልመጣ።
ሁለት እቃ ይቀራል።
አዎ፣ ቀይ ስር እና cucumber።
እሺ፣ እስኪ አንዴ ይጠብቁኝ መስመር ላይ
እሺ፣
በ group ነው ያዘዙት ወይስ personal ነው?
በ personal ነው።
personal ነው።
አዎ፣ Okay፣ እሺ፣ አንዴ ይጠብቁኝ። ቀይ ስርና cucumber ነው ያልመጣው።
አም አዎ፣ ቀይ ስር አልመጣም እና ቆይ እርግጠኛ ሆኜ ከአንቺ ልንገርሽ።
እስኪ እርግጠኛ ሆነው ይንገሩኝ። እሺ።
እሺ፣ ያው ቀይ ስር እና cucumber ነው ያልመጣው። አዎ፣
እሺ፣ ሌላስ ሁለቱ ብቻ ነው?
ሁለቱ ብቻ ነው የተቀረው፣ መጥቷል።
እሺ፣ ለነገ እንላክልዎት ይሄንን።
አዎ ይቻላል። አ ሰዓቱን መምረጥ ይችላል። ግን ያው ሳን- ያ አንድ ሰው ነው የሚልከው ያመጣው።
ሌላ driver ነው የሚመጣልዎት። ዛሬ ይመጣል አይመጣል?
Okay አም፣ ወደ ስድስት ሰዓት መምጣት ይችላል ወይ ስድስት ሰዓት ተኩል ምናምን?
ጠዋት ይደውሉልና የ driver ኡን ቁጥር እንሰጦታለን። ከዛ እሱ የት እንደደረሰ ይጠይቁታል።
እሺ
እሺ ስለዚህ ቀይ ስርና cucumber ነው ማስገባልዎት። የት ነው የሚመጣው ነገ?
አዎ። ነገ ፍልውሃ ሰፈር ነኝ።
ፍልውሃ?
አሮጌው ቄራ የሚባል አዎ።
እሺ።
ከዘውዲቱ ከፍ ብሎ እሺ እሺ ይሄ ለነገ ይመጣልዎታል። እ፣ ሌላም product ተረክበዋል ማለት ነው።
ተረክቤያለሁ እሺ እሺ መልካም እና በጣም ወድጄዋለሁ። አሪፍ ነው quality።
እሺ እናመሰግናለን።
ለ feedback ያህል እሺ ችፕችፕን ስለተጠቀሙ እናመሰግናለን። እሺ ችግር የለም። እና weekend አሰሩ ማለት ነው?
ምን አሉኝ?
weekend ቅዳሜና እሑድ አሰሩ?
እንሰራለን ከሰኞ እስከ እሁድ
Okay እሺ። አስቀድሜ አስቀድሜ እንትን ማለት አለብኝ ማለት ነው።
አዎ ይችላሉ። መ- መረከብ በሚችሉበት ቀን order ማድረግ ይችላሉ።
እሺ በቃ እሺ እናመሰግናለን።
አመሰግናለሁ።
መልካም መልካም ቀን።